ሰላም ሰላም ጤና ይስጥልን።
አብሮ ይስጥልኝ በሳምንት በሳምንት አራት አራት ሺህ ብር እየቆረጠብኝ የምን አገልግሎት ተመዝግቤ እንደሆነ ይነግሩኛል።
ሄሎ
ይሰማል?
አሁን ደውለው ነበረ ለማቋረጥ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ብር ይጫኑ ብዬታለሁ።
እዛ ደንበኛ አይደሉም ብሏል። ሌላ ላይ ካልሆነ ዘጠኝ ዘጠና አራት ላይ ደውለው ያሳውቁ።
እሺ።
እሺ